ሰርግ እንዴት ነው? ማን ነው እየረዳ የሚወስደው? Hello ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም።
ከፍል ውስጥ ነው ምስ ነበር የደወልኩሎት።
Okay ማማዬ ሰላም ነው?
ሰላም ነው።
እ፣ አለቃ ያለ አለ የለም ታውቂያለሽ። እኔ ያኔ እሱ ነው ደውል ያለኝ አሃ፣ እሱ ስራ እኔ እሱን ጉዳይ ነው የማስፈጽመው።
Okay፣ አሁን ለ process ይዤዋለሁ። ያው ይመለሳል በቅርቡ ወደ አዲስ አበባ።
እሺ።
ለዛ ነው ይህን ስልክ save ላድርገው።
አዎ፣ አድርጉት። እርሶስ የ- አይገዙም?
አ አ፣ እሺ እሺ፣ እሺ፣ በቃ ደውላለሁ።
እሺ፣ እሺ።